አይደለም።
hello ጤና ይስጥልኝ።
አብሮ ይስጥልን።
Champion Cleaner ነው።
አዎ ከ ArifPay ነበር የምደውልልዎት ደንበኛችን እሺ እ፣ POS machine ኣችን ላይ transaction እያየን አይደለም እና ምናልባት ያጋጠሙት ችግር ካለ ለመጠየቅ ነበር።
አይ የለም
እሺ ደንበኛችን፣ እየሰራ ነው እ?
እሺ ምናልባት ችግር ካጋጠሙ ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን።
እሺ እማ።
እሺ ደንበኛችን ስሞት ልያዝ ከይቅርታ ጋር
እ?
ስሞትን ሊያዝ እሺ ሃይማኖት
ይቅርታ ማን አለኝ?
ሃይማኖት እሺ እናመሰግናለን። መልካም ቀን ይሁንልዎት።
የኔ ውድ